ጃረዳ የኔ ብርቱካን የኔ ጽጌሬዳ አደር ጃረዳ ከህግ ባልዋጋ ብራምባር ስትብ ወባ በማገስቶ ያስደንቅ ነበር አሁን ግን ቀጥለች ሽርሽር አራዳ በየአይነቱ መጠን ጀመረች እንግዳ አደረች አራዳ አደረች አራዳ የእኔ ብርቱካኔ የኔ ጽጌሬዳ አደረች አራዳ ገሰገሰ ችለች አደረች ስላለኝ በጎንደር ባስመራ ደግሞ በመቀሌ